ሄሎ
ሄሎ፣ ተቋረጠ ወንድም፣ ኔትወርክ ነው።
አዎ አዎ አዎ ልክ ነው። አዎ የሆነ apply ምናምን አድርጌ ነበር አዲስ አበባ ሚሊኒየም ሀል ላይ ነበረች አይደል?
okay፣ ስራ apply አድርገህ ነበር።
አዎ ልክ ነው።
okay፣ እሺ፣ ቆይ፣ እሺ፣ ድጋሚ እንደውልልሃለሁ። እሺ፣ hello፣ ይሰማል?
እዚህ ነው ወይ?
ድጋሚ ድጋሚ እንደውልልሃለሁ። እሺ፣ አንዴ እሺ እሺ እሺ እሺ